hello
hello hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
እ፣ ብሩክ አሸብር ና አ እያወራን ተቋረጠ።
ተቋረጠ። እኔ እኮ የሌሎ ስራ አልሰማላችሁ።
ችግር የለም ተቋርጦብን ነው። አጋጣሚ ይቅርታ። ዊፕላ solution provider የሚል application አለን። እዛ አዎ።
ላይ አውርደው መመዝገብ ይችላሉ። በተጨማሪም የቴሌግራም ቁጥርም አለን። እሱን እሺ።
text አደርግልሃለሁ። በማንኛውም ሰዓት እ፣ ዝግጁ ስትሆን እዛ ላይ document ልከህ መመዝገብ ትችላለህ። ሀሳቡን እሺ።
ከወደድከው ደግሞ ሌሎችም ጓደኞች share ማድረግ ትችላለህ። አብረን መስራት እንችላለን።
እሺ፣ እሺ፣ እሺ፣ ይቅርታ ለመቋረጡ። መልካም ቀን ይሁንልህ።
እሺ። አሚን። ሰላም ወይ ልንድሮ እሺ።
እሺ